ጤና ይስጥልኝ ሚስት ቤት ሄሎ
ሄሎ ጤና ይስጥልኝ
ሄሎ ሄሎ አይሰማም
ይሰማል።
እሺ ምን ልርዳው
እኛ ሁሌ በዛ ሁለት ጨዋታ የሚወጣብን ምንድን ነው?
እህ
ሁለት ጨዋታ ሁሌ የሚወጣብን ምር የሚወጣብኝ
አዎ
እ እድል ነው እኮ እንደ እድል ነው እንጂ እንትን አይደለም እድል ነው እንደ ምንድን ነው? እኛ ላይ ነው እኔ ላይ ብቻ ነው ነው የምትሉ እህ እህ ሌላ እኔ ብቻ ነው ነው የሚያሳፈው ለአንተ ብቻ አይደለም አንተ ያልከው አይደለ ሪዛልት የሚወጣው ራስህ አይደለም የምትመድበው እንደዛ ብለህ
ጓደኞቼ እኛ እኔ ሳልመድብ እ ሄሎ
ኧረ እየሄዳችሁ አልነበርኩም
ይቅርታ እንደዛ ማለት አይቻልም።
ኧረ